አስር ነበረ እንደው ግን ቀጥታ ዝም ብለህ አስብ።
አሉ እንትን ኤምአርአይ እና ኤምአርቪ ለመጠየቅ ነበር። ሀምሳ አንድ እስኪ ሀምሳ አንድ ሀምሳ አንድ እ? በቃ ቻ- እኔ መገናኛ ልሂድ መድኃኒቱን ቼክ አድርጌ ልምጣ እ? አይ። እዚህ ሰነማ ጠይቅና የተወሰነ የ- የአሁኑ ስድስት ኪሎ ጠይቄ ወደዛ አሎ ይቅርታ እ? ይኖርሻል ስልክ ወይንም እንትን ዋጋ ድምፅሽ ርቋል እ? ኤምአርአይ ብሬን ኤምራ- ኤምአርአይ ዊዝ ኮንትራክት እ። አዎ እና ኤምአርአይ እና ኤምአርቪ ነው አንድ ላይ ነው አ እ? ነገ ነው የምትነሳው። ለሰኞ ይደርሳል። ለሰኞ ይዤ መግባት አለብኝ። ሰኞ ቀጠሮ አለ። እ? ምን ድምፅሽ በጣም ርቋል። ወይ ስልክ ካለ ብትሰጭኝ። ሀምሳ አንድ ሀምሳ አንድ መነሻው ነው የጠፋኝ። አይሰማም። ይቅርታ እናት